አሎ ጤና ይስጥልን ቤት ቤት ቤት ነው የምንረዳው።
ዲፖዚት ብዬ ዛሬ ስንት ቀን ይኸው ምንድን ነው ብሩን አለፉት። ምን እናንተ ይኸው ቴክስት ልኬላቸዋለሁ። ቴክስቱ የገባበትን ማን ልበል? ቴሌግራም ላይ
ማስረሻ አሌክስ ብለሽ ግቢ ዜሮ ዘጠኝ ሀያ አራት ቤት ቤት ቁጥሬ ልንገረሽ።
አይ ማስረሻ አሌክስ መቶ ብሩ ነው።
አዎ
አንዴ እንደዚህ ጠብቀኝ። ሀያ አራት ዜሮ ዘጠኝ ሰባ ስምንት ስልሳ አራት ነው ስልክህ።
አዎ አዎ
እሺ፣ እንደገና ለ- ለ- አብዴት ላስደርግልህ። እሺ ልከንላችኋል ከአንድም ሶስት ጊዜ መልስ ስላልሰጡን ነው። አሁን ልጠይቅልህና እዛው ቴሌግራም ላይ አሳውቅሃለሁ። ስለዘገየ በጣም ይቅርታ። እሺ
እሺ አሳውቅኝ። በምን ልደበር? በምን ልጮት?
ልክ ነህ። አሳውቅልሃለሁ። ይቅርታ እሺ በጣም አሁን እሺ እሺ። መልካም ቀን።
እሺ